ጤናስጥልኝ ሰፋ hello
አቤት አቤት አቤት በኔታው
አቤት በስፋት የሆነ ብር ሻፓ ላይ send አድርጌ ነበር ከቴሌ ብር ወጪ ነው የተደረገው
አይደለም ወደ እናንተ ገቢ አድርጌ ነበር በስህተት ከቴሌ ብር ማለት ነው። ባለፈው አመልክቼ ነበርና ይመለሳል ተብሎ ነበር እስካሁን አልተመለሰም።
እስቲ ቴሌግራም ላይ ልከውልናል አዎ ልክ ያለው እንትን አድርጌ ነው በ- በዚህ account አይደለም ስሞትን ቴሌግራም ላይ ማን ልበል
ተረከና ታሜ ጤና ቀን አለ ነው እ?
ታሜ ታሜ ጤና ቀን አለ ነው
ቀን አለ አ ታሜ ታሜ ስንት ብር ነው
አምስት ሺህ ብር ነው አምስት ሺህ
ይሄ እኮ ወደ አቪያተር ገብቷል እሺ አቪያተርን ያዋሯቸው
ምኑ ላይ አቪያተርን ያዋሯቸው
አናበርን የተጫወቱበትን ድርጅት አቪያተርን ደውለው ይጭ- ይጠይቋቸው እሺ ከኛ ገብቷል
እናንተ ጋር ወደ እነሱ ሊ- ወደ ሊቀዋል እነሱ ገብቷል አዎ ወደ እነሱ ገብቷል አይ አይ እሺ